ሄሎ ሄሎ ሰላም ጤና ይስጥልን።
እንደ- እንዴት ነሽ? ሰላም ነሽ?
አለን አለን እግዚአብሔር ይመስገን።
ለሚል እርዳው ቴሌቪ ቴሌው ሜሴጅ ወደዚህ መጥቶ
እሺ ለመጫወት ነው።
እኔን ጨዋታ ካሸነፈው ላፕቶፕ እና የገንዘብ ሽልማት ምናምን ነገር አለኝ።
አዎ ጌሞችን ሲጫወቱ ሽልማቶች እነዛን ሽልማት ያገኛሉ። ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት አለ።
እም፣ ጨዋታው ምን አይነት ጨዋታ ነው ግን?
ይ- ጥያቄና መልስና የእድል ጨዋታ ነው። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አለ። እድሎትን ይሞክሩ፣ ጥያቄና መልስ አለ። እድሎትን ሲሞክሩ እነዚህ ሽልማቶችን ያገኛሉ።
thank you። እሺ፣ አመሰግናለሁ።
እሺ መልካም መልካም